መቼት ቀላል ነው ከዳርማ ቆሞ ለትውልድ መኖር ነው የሚያለፋ ክሞ ታሪክ ያነሳቸው ጊዜ የዘከራቸው ከሐሜት መሽዳኑ እነሱስ በየዘመናቸው ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም የፈራ እንዳልፈራ ያልፈራ እንደፈራ ፍርደ ገምድል አለም ናትና ኪሳራ ከክስ ያመለጠ ልቡ ቀና ሆኖ እስኪ ማንሰባለቅ ጥንት ጀምሮ ከፍሎ ቀዩም ባህር ታምር ያሳያቸው ከትችት አልዳነም ሙሴም በትራቸው ልብና ኩላሊት የሚመረምረው እውነተኛ ዳኛ ፊት እሱ ብቻ ነው። ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ሰቅለውት የለሞ ንገስ ባሉት ማግስት ያ የዓለሙን ኪዳን ያ የዓለሙን መንግስት የሆነ ሆነና ብር እያማለለ ባሰፈሩት ትርክት ጻድቅ ተገደለ ከበሮ መድለቅ ወቅት እየጠበቁ እሳን ለማራገብ ሆነ እንጂ ድብቅ ነበር ባይሰበር ለአደፈ ወረቀት እርሳስም ሲፈጠር ላጲስ ነው አናት ፍቅር ፍቅር ማለት እሳቱ ቀርበው መጨረሻው ቅጣት ፍርዱም ማሞት ነው ምሰሶ ያተለ አይኑ ላይ ጉድፉ አጥርቼ ሊል ደሞ ይላል ባፉ ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም እተቸት ቀላል ነው ከዳርማ ቆሞ ለትውልድ መኖር ነው የሚያለፋ ክሞ ታሪክ ያነሳቸው ጊዜ የዘከራቸው ከሐሜት መሽዳኑ እነሱስ በየዘመናቸው ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም የፈራ እንዳልፈራ ያልፈራ እንደፈራ ፍርደ ገምድል አለም ናትና ኪሳራ ከክስ ያመለጠ ልቡ ቀና ሆኖ እስኪ ማንሰባለቅ ጥንት ጀምሮ ከፍሎ ቀዩም ባህር ታምር ያሳያቸው ከትችት አልዳነም ሙሴም በትራቸው ልብና ኩላሊት የሚመረምረው እውነተኛ ዳኛ ፍርድ እሱ ብቻ ነው። ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ከንቱ ከንቱ አለም ሰቅለውት የለሞ ንገስ ባሉት ማግስት ያ የዓለሙን